ይኸውልሽ ያልወጣ ጨዋታ ገና የጀመረ first half one point five ብዬው እሺ የባህሬን ቡድን እም፣
ጨዋታው ገና አላለቀም። first half አሁንም ገና በአስረኛው አረ ስምንተኛው ደቂቃ ላይ X አድርጎ
እሺ እንትኑን ላክልኝ። ትኬት ታይደዋለክ
አ- እሺ ለየውና በምን ላክልሽ በቴሌግራም በቴሌግራም አዎ፣ ቴሌግራማችን አለ።
አ በቃ ላክልኝና አይልሃለሁ እዛ ላይ እሺ።
እሺ።